የፈጀኝ በአፉ ከፊት እኔን አያድርገኝ ብሬው ሳይኖር ሞፈር እያሳየኝ እንዳምና ያስገድደኝ ያምና ክፉ ቀኔን አልፍ የበጎመን ይሄኛው ግን ሲብስ ፊቴን በምልም ወደ እየታረዘ አንድም አተን ፍቅር ወደፊትስ ቢሉት መቼ ይሄዳል እግር ወደ ኋላ ነው እንጂ ወደ ኋላ ቢተመም ወደ ኋላ ነው እንጂ ወደ ኋላ ቢተመም ወደ ኋላ ነው እንጂ ወደ ኋላ ቢተመም ወደ ኋላ ነው እንጂ ወደ ኋላ ቢተመም ቢለይላል ይሄ ሰው ሆዴን ሆድ እየባሰው ወኔ አቅም እየከዳኝ ቆም ማደር እየቀጣኝ በላትታ ልቤ ንገር እውነቱ እንዲህ ከሆነማ አላየንም ፊቱ ወደ ኋላ ነው እንጂ ወደ ኋላ ፊትለም ወደ ኋላ ነው እንጂ ወደ ኋላ ፊትለም ወደ ኋላ ነው እንጂ ወደ ኋላ ፊትለም ወደ ኋላ ነው እንጂ ወደ ኋላ ፊትለም የአንድነቱ ማገሩ ከላላ ጋሪው ቀድሞ ፈረሱ ከኋላ ያለ ላምባ ፋኖሱን ይዣለው ሌቱም ነግቶ ላላየው በመዋረድ ታዛ አብሮ ሳይጠለል ውስጡን ሳያነጻ በይቅርታ ጠበል ልብ እያጎረፈ ወደ እስኪ ምን ይዞ ወደፊት